ሄሎ ሄሎ
ሄሎ ጤና ይስጥልኝ አህመድ ሄሎ።
እንዴት ነህ? ሄሎ ደህና እ አይሰማም አህመድ ይሰማል?
ከቴሌ ነበር የምደውልህ ናሬድ
እሺ agent ተመዝግበህ ነበር ግን balance ዜሮ ዜሮ ነው የሚል።
ምን ተመዝግቤ ነበር?
አዎ መስራት እ እ
መስራት አቁመህ ነው ይቅርታ
ምናችን መስራት አቁመህ ነው ሄሎ እየተሰማኝ አይደለም።
እሺ ተመልሼ ልደውልልህ